ሄሎ ሰላም ሄሎ፣ ጤና ይስጥልኝ።
ሰላም ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። አቤት።
እ፣ ሄቨን ስዩም አዎ አቤት።
ከ Afriwork Freelance ኢትዮጵያ ነበር የምንደውለው።
እሺ።
እ፣ በ digital marketing lead የወጣ vacancy ነበረ።
አዎ
ሄሎ፣ ሄሎ። አዎ አዎ ነበር አቤት።
እሺ። አዎ፣ pending payment ላይ አግኝተነው ነበር እና ያስቸገሩት ነገር አለ ወይስ ከፍሎ አይ ጨርሳል?
ነው ያስቸገረኝ ነገር ሳይሆን እ፣ ልክ ፔንዲንግ ላይ ከደረሰ በኋላ አፕሩቫል ጠይቄ ነው በዚህ እና አም ነው ዲጂታል ማርኬቲንግ እንትን ቪዲዮን እህ?
እንትን ማረግ ቪዲዮን ቲንክ እዚህ ላይ እንትን የምናረገው ብናገኛል መሰለኝ ዳትስ ዋይ ሆልዲንግ ኦኬ።
አዎ። ስለዚህ ቆይ እ፣ ዛሬ እስከ ከሳት ድረስ እስቲ መስሎኝ ስለማውቅ ያኔ ስቴመንት እንፈጽማለሁ። አሁን ፖስት ያደረኩት ግን አሁን ከተማ
ኦኬ፣ በቃ እሺ። የሚያስቸግሩት ነገር ሲኖር ይደውሉልን።
ችግር የለም።
እሺ፣ መልካም ቀን። እሺ።